Hello
ሰላም ጤና ይስጥልን Best Bet
ሰላም ነው።
አለን ምን ነበረ?
የሆነ ጨዋታ ነበረኝና ኮምፒውተር ላይ ስሞክረው እምቢ አለኝ። ቀይ በርቶበት ቀሪ ጨዋታ ለማውጣት ስፈልግ ኮምፒውተር በዛ ማውጣት ትችላላችሁ?
እ ምን ሆኖብክ ነው? አላረመውም?
አይ ቀይ በርቶብኝ ጨዋ- ቀሪ ጨዋታ ለማውጣት ስፈልግ አላውጣም አለኝ። እዛ ላይ ማውጣት ትችላለች?
እስቲ አዎ፣ cashier ኮዷን ከነገርከኝ አስራ ሁለት ሀምሳ አንድ
አስራ ሁለት ሀምሳ አንድ ሀምሳ አምስት አስራ አንድ ሀምሳ አምስት አስራ አንድ
እሺ
እና በቴሌግራም ልኬልሽ ነበር አልመለስሽልኝም።
ልካያልህ ነበር።
አዎ
እሺ ጨዋታው ገና ናቸው። አንዱ ቀይ በርቷል አይደል?
አዎ እኮ ቀሪ እሱ ጨዋታ ምንድን ነው?
ለማውጣት ኮዱን እንድትሰጪኝ ነው።
እሺ check የምታደርግበት እንድንልክልክ ነው። ስም ማን ነው? እሺ ቴሌግራም ላይ ዘመቻ
ዘመቻ አዎ።
እንትን ticket ID ዋን ነው የፈለግካት?
አዎ ID ዋን አይ።
ቁጥሯን እም፣ ኮዱን እ፣ ለማውጣት ጨዋታው ማለት ነው።
ምን የት ገብተህ እንደምታየው ነው።
አዎ My Bets ላይ ገብተህ እሺ ፎቶ ልክላለሁ። አሁን እኮ ላኪልኝ።
እሺ ልክላለሁ ቴሌግራም ላይ እሺ